Hello. Hello.
Hello. Hello. ማለት ስለዚህ ስለጠፋው ማለት የተጠፋ ማለት ላይ ስላለው ለማወቅ ያስፈልጋል። ማለት ተመዝግቤያለሁ እና ምን ያክል እንዴት እንደሆነ ለማወቅ
game ኦች ናቸው። game ኦችን ሲጫወቱ ሽልማቶች አሉ።
እሺ የቴሌቪዥን game ኦችን ሲጫወቱ ሽልማቶች አላቸው። ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው ሶስት ቁጥር ላይ ለመጫወት የሚል አለ። ሰባት ቁጥር ላይ ቋንቋ ይምረጡ አማርኛና እንግሊዝኛ አለ።
እሺ እሺ፣ game ኡን አይተውት ግልጽ ያልሆነ ነገር ካለ አሳውቁን ደውለው።
አይ game ኡን አይቼዋለሁ
እሺ ማለት በ- ሁሌም ሁልጊዜም ትጫወታለሽ ማለት ነው ነው እንዴት ነው?
አዎ ሁልጊዜም ያው እ፣ በየቀኑ አንድ ደንበኛ ከሆኑ በየቀኑ ትኬት ይገባልዎታል።
እህ።
እ፣ ስለዚህ በሚገባልዎት ትኬቶች game ኦችን መጫወት ነው።
እሺ እሺ